ሶስቱ ጥበቃ ቤት ናቸው።
ስፖርት ነው እባክዎ የምንወደው ሌላው እንትን ስፖርት ነው የምንወደው።
ስፖርት logout ብዬ እንትን ብዬ ወጥቼ ነበር ተመልሼ ልገባ ስል ኮድ ጠየቀኝ። ኮድ ሳስገባ ምን እምቢ አለኝ። forget ስለው ደግሞ የሆነ አምስት digit code የሚላክልህ አለ እሱ ካልተላ- ካላስገባ አልከፍትም አለኝ።
አዎ እኮ forget ካሉ በኋላ digit ኡ እስኪላክሉ ድረስ ይጠብቁና digi- ያንን አምስት digit ቁጥር አስገብተው አዲስ ስድስቱን password ያስገቡ።
እኮ እሱን አምስት ስድስቱን አልላ ካለኝ ትናንት ከትናንት ወዲያም ዛሬም በደጋግሞ እየሞከሩት ስለሆነ ነው። ደጋግሞ እየሞከሩት ስለሆነ ነው። ስልኮትን restart አድርገው እንደገና ይሞክሩት።
አሀ፣ ወዲሁ ዝም ብዬ ልጣ ያሉታለ አዎ አዎ።
እሺ